ይስጥልኝ ሳፎ
ሄሎ ሄሎ
ሄሎ
አቤት። እግዚአብሔር ይመስገን ሳፎ ነው።
እግዚአብሔር ይመስገን።
ትናንት ከቴሌ ብር ወደ ሁሉ ስፖርት አስገብቼ ብሩ አልገባልኝም
deposit አድርገው
እ deposit አድርገው
ምን አልሽኝ?
deposit አድርገው ነው።
አዎ deposit አድርጌ አልገባም።
እሺ የቴሌግራም ስልክ ቁጥራችንን ልስጦትና ቴሌግራም ላይ እ፣ ከቴሌብር የተላከ ያለው ትንሽ deposit ያደረጉበትን ይልኩልኛል።
እሺ
ዜሮ ዘጠኝ ስልሳ
እሺ ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት
ሰባ ሁለት አርባ ሁለት
ሰባ ሁለት መጨረሻው።
ሰባ ሁለት እሺ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
አዎ እዛ ላይ ቴሌግራም አለ። እዛ ላይ ላኩልኝና transaction message ኡን check አድርጌ እነግሮታለሁ።
እሺ
እሺ፣ መልካም ቀን።
እሺ ሁላችን ቻው